Hello. Hello. Hello.
ይሰማኛል እኔ
order number ሰባ ሶስት ስልሳ አምስት ምን ሆነበት?
ተቃራኒ ሆነብኝ ነው። አንተ ታውቂኛለሽ?
እሺ የያዝከውን ንገረኛ።
ያሱ ሰባ ሶስት ሰላሳ አንድ ሰባ ሶስት ሰላሳ አንድ ነው ያልከኝ?
አዎ
እሺ አንዴ ጠብቀኝ። እሺ ክፈትልኝና እጠይቅልሃለሁ። ከወርቃ ሰሚት ፔፕሲ ያዝከው ነዋ አስናቀ።
አዎ የሰራው ነው እሱ የሰራው ነው ከምግብ ቤት ያለው ጠብቀኝ አንዴ መስመር ላይ
ከገርጂ አንመጣም። ሌላ ቦታ ቅርብ ነው። ገርጂ ሌላ ነው።
አዎ ፊጋ ጫፍ ነው ፍሊንትስቶን ያለበት። ሰላሳ ደቂቃ ሆኖት አስናቀ ሰጥቼ እልሃለሁ። እሺ እሺ አመሰግናለሁ። እሺ
ሀው ዱ ዱ